ያስፈልጋል ኪዳነ ከብስት ቤት መመድረው
ተመላሽ ነበረና አልለቀቀልኝም።
እሺ ካሸር ከወዱን ንገሩኝ።
እሺ አስራ አራት ዜሮ አምስት
ምናሉ
እሺ የኩል ነግርሽ ነው አስራ አራት
እሺ ቆይ አንዴ ቅርታ እሺ አስራ አራት ዜሮ አምስት
አስራ አራት ዜሮ ሁለት ነው እሺ አስራ አራት ዜሮ ሁለት ሀያ ሁለት ሀያ ሀያ ሁለት ሀያ እሺ lost ነው በሁለት ጨዋታ
ግን ቴሌግራሙ ለምን ተዘጋ?
እስቲ ለማስተካከል እየተሰራ ነው። delete ተደርጎ መሰለኝ ጠፍቷል ሁሉም እና
okay ሪከቨር ለማድረግ እየተሞከረ ነው። እሺ መልካም ቀን።